hello ጤና ይስጥልን ቤት ቤት
አብሬ ስለም ሰላም ልርዳክ
ማታ withdraw እንትን ብዬ process ምናምን ነገር እንትን ብዬ ነበር እና አልገባልኝም።
እሺ አንዴ ጠብቀኝ እሺ መስመር ላይ እሺ።
hello አቤት አቤት ይቅርታ withdraw ልርዳ process አድርጌ ማታ withdraw ጠይቄ አልገባልኝም።
እሺ ቤት ቤት ስልክ ቁጥር ንገረኛ እንዴ
ዜሮ ዘጠኝ ሀያ አምስት እሺ ሰባ እሺ ሰላሳ አምስት ስልሳ ሶስት ሰላሳ አምስት ስልሳ ሶስት ስንት ብር ነው
ትንሽ ብር
እሺ ጠብቀኛ እንዴ
እሺ።
ቴሌብር ቁጥር ሀያ አምስት ሰባ ሰላሳ አምስት ስልሳ ሶስት ነው አይደለ አዎ፣
እሺ አሁን ገብቶላል ስለደወልክ እናመሰግናለን መልካም ቀን እሺ፣ አመሰግናለሁ።
እሺ እሺ